hello ጤና ይስጥልን ቺፕቺፕ
ጤና ይስጥልን ቺፕቺፕ ነው አዎ ቺፕቺፕ ነው
ይህ ስልክ order አዝዤ ነበርና create አድርጌ እዚህ ጋር ያሳየኝ ብር ቆርጦብኝ ነበር ሲያል check ታደርጊልሽ እሺ እሺ አንዴ መስመር ላይ ጠብቀኝ አንተ አይደለ
ዮሐንስ ምን ነበረ ቲማቲም ነው ቲማ ሰላሳ አምስት ኪሎ ምናምን create አድርጌ እዛ ስገባ ግን join ለማድረግ ሌላ ሰው ምናምን አያመጣም እንትን ላይ እና እዚህ ጋር የሰላሳ አምስት ኪሎ order አድርገው ከፍለዋል። አሁን ግን ለሰው ነው እንትን- የሚቀሩት።
ግን እንትን ላይ አያሳይም እኔ ጋር አሁን ሌ- በሌላ group ሌላ ሰው ሲገባ አያሳይም እኔ ጋር ያመጣልኝ group ላይ ማለት create join ለማድረግ ምንም አይችል አዎ ምንም አያሳይም order ኡ complete ነው አይደለ አዎ አዎ ከፍለው ጨርሷል። እርሱ እስቲ maybe system ኡ ይሆናል አሳውቃቸዋለሁ።
OK ትንሽ ቆይተው check ያድርጉት።
OK እሺ እሺ